ሄሎ ጤና ይስጥልኝ ቃል ኪዳን ነኝ ከ BestBet ምን ልርዳው
አታክልት ነኝ ከአዲግራት አሁን text አድርጌላት ነበር BestBet support እሺ
አሻሮጌ ገበያ የሚለውን ተከፍቶልኝ ነበር
እሺ
እናም ኮምፒውተሩ በጣም አስቸጋሪ ስለነበረ አልጀመርኩ ነበር ስራውን ሌላ ኮምፒውተር ስለቀየርኩ አሁን እሺ
እና AnyDesk ኩም ልኬላታለሁ ገብታለች ምንም እየተሰራ አይደለም ምን ድጋሚ እስካሁን install አስራ አምስት- እንዲደረግ ነው ወይስ
እ?
ድጋሚ install እንዲደረግልክ ነው ወይስ ምንድን ነው አዎ ጥያቄው?
አዎ አዎ አዎ game ኡን ማለት ነው እንደ አዲስ installation ማለት ነው።
አዎ
እሺ አንዴ መስመር ላይ ጠብቁኝ። እሺ እ፣ አዎ AnyDesk ልኬላታለሁ accept እኮ አድርጌያታለሁ ያየሁትኝ እስካሁን- ነው።
አዎ እሺ እሺ አሳውቃቸውና እነሱ supervisor ኦች ይሰሩልሃል። አንዴ ጠብቀኝ ትንሽ።
እሺ እሺ መልካም ቀን።
እሺ